ከኤክስትሪም በፊት ቤት ነው የምንረዳው።
ቤት ቤት መጀመሪያ ከቴሌ ብር ይቻል ነበር። አሁን ደግሞ ወደ CBE ብር ይሆን እንዴ?
ምን አልከኝ?
ብር ለማውጣት ወደ deposit deposit እየሰራ አይደለም።
እሺ ነው።
እያስተካከልን ስለሆነ አዎ፣ ትንሽ ቆይተ ሞክረው።
አሀ ገና ነው።
አዎ፣ እያስተካከልን ነው።
ከቴሌ ብር ከ- ወደ እንትን ነው ይላል። አ፣ ወደ ሲ ብር
ከቴሌ ብር ወደ ሲ ብር
ከልክ በ- መጀመሪያ ቴሌ ብር አይደል እንደሚያመጣው አሁን ደግሞ ሲ ብር ወደ ሲ ብር ነው አዎ፣ የሚወስደው።
deposit እየሰራ አይደለም። በቴሌ ብር እና ትንሽ ቆይተህ ሞክረው። እያስተካከልን በ- አሀ በየትኛው መንገድ ነው የሚ- የሚገባው? ጠራ ከቴሌ ብር ይቻላል።
ቴሌ ብር እየሰራ አይደለም።
ቴሌ ብር ይሰራል።
deposit እየሰራ አይደለም። እያስተካከልን ነው። ትንሽ ቆይተህ ሞክረው።
አሀ እሺ እሺ እሺ